ሰላም CT scan ለእናንተ ተጽፎልን ነበረ ከሚኒሊክ እሺ
የጭንቅላት
እሺ አለ።
ዋጋው ስንት ነው?
እሺ without contrast ከሆነ ሁለት ሺ ሰባት መቶ ነው።
ስንት ሁለት ሺ ሰባት መቶ without contrast ከሆነ
እሺ ከነ contrast ስንት ነው?
contrast የሚል ካለው ደግሞ አራት ሺ ዘጠኝ መቶ ብር ይጨምራል።
እ? አንድ ሺህ ብር አራት ሺ ዘጠኝ መቶ ብር ይጨምራል።
የሚጨምረው አዎ አጠቃላይ ያረ ነገር
with contrast ነው የፈለጉት?
አልገባንም። መጥቶ ራሱ መጥቶ ነው ማዘዣው- እንዲወስድ no እንደዛ ሳይሆን ማዘዣ አላችሁ አይደል?
አዎ እኮ እዛ ወረቀቱ ላይ with contrast ወይም without contrast የሚል አለው። መድኃኒት አንዳንዴ ይጠቀማሉ፣ አንዳንዴ ደግሞ ያለ መድኃኒት ነው።
እም፣ እሱ ነው።
እሺ ጠይቀን እንደውልሻለን። እሺ እሺ